ጤና ይስጥልኝ ሚኪ። ሄሎ ሄሎ አቤት ሰላም ጤና ይስጥልኝ። ድምጾት ትንሽ ራቅ ብሏል። ምን አሉኝ? ሄሎ አቤት በአማርኛ ማውራት አይችልም እ እ እኮ ከቻሉ በአማርኛ ያውሩኝ። ምን አሉኝ? ሶሪ እኔ አልችልም። ከቻሉ በአማርኛ ያውሩ። ወይ ደግሞ አማርኛ የሚያወራ ሰው ካለ አጠገቡት ምን ልታዘዝ? እ እ ምን እሺ፣ በቃ እናመሰግናለን ስለደወሉ። መልካም ቀን።